እንኳን ለአዲስ ዓመት በሰላም አደረሰው። ታሜጋስ ለዓመታት በወንዶችና በሴቶች ደረጃቸውን የጠበቁ ዘመናዊ አልባሳትና ጫማዎች ምርጫው አድርገውን ከዓመት ዓመት በደንበኝነት አብረን ስለዘለቅን ደስ ብሎናል። እናመሰግናለን። ታሜጋስ አሁን ደግሞ ለበዓሉ እንደ ሁል ጊዜው ደረጃቸውን የጠበቁ የወንድና ሴት አልባሳትና ጫማዎች እንዲጎበኙ እንጋብዛለን። ታሜጋስ ዘመኑን የተከተሉ ውብ አልባሳትና ጫማዎች ከታሜጋስ በተመቾት ቅርንጫፎቻችን መገናኛ ተሜጋስ ሕንፃ፣ ሴንቸሪ፣ ዘፍመሽ፣ ፍሬንድሺፕ፣ ደንበል እንዲሁም ሌሎችም ሌሎችም ቦታዎች ላይ ባሉን ቅርንጫፎቻችን ይጎብኙን። ታሜጋስ ራዕያችን ገና ሰፊ ነው። ታሜጋስ መልካም አዲስ ዓመት። ታሜጋስ